ጤና ይስጥልን።
ጤና ይስጥልን። አሁን ደውዬልሽ ነበር ተቋረጠ።
እሺ መቤት ምን ልላዊት እንትን ነበረ በአንድ ሚሊዮን ብር መኪና አላችሁ የሚለውን ጠዋት ጠይቂያት መልስ አልመለሰችልኝም። ኦንላይን ላይ የነበረች ልጅ ነበረች።
ኒሳን አምስት ሀያ አለን ሁለት ሺህ ስምንት ሞዴል የሆነ
ኒሳን
ኒሳን አምስት ሀያ አምስት ሀያ okay።
አዎ።
ምን manual ነው automatic
ሁለት ሺህ ስምንት አውቶማቲክ ነው።
እንደ ይጠብቀኝ ይመስላል ሌሎት ይጠብቁ ሁለት ሺህ ሀያ
ምንድነው ቋሙ?
እሱ ግን ኒሳን
manual የሆነ ነው ሁለት ሺህ ስምንት ሞዴል
manual automatic አይደለም።
አዎ ሌላ ደግሞ አለን በአውቶማቲክ ነው የምፈልገው። እሺ ምናል እ አውቶማቲክ የሆነ አውቶማቲክ የሆነ አዎ።
እሺ ጠብቀኝ ሌሎት እሺ እሺማ እሺ።
እስከ አንድ ሚሊዮን ነው አይደል ያለኝ እ እ አዎ በአንድ ሚሊዮን የሚያልቅ ማለት ነው ካሽ
እሺ መስመር ላይ ነው ትመቤት አዎ መስመር ላይ ነኝማ እየጠበኩት አዎ ነው።
አንድ ሚሊዮን እንዳለ manual ናቸው ሁሉም manual ናቸው። አውቶማቲክ የለም። እስከ ስንት ነው? እስከ ስንት እስከ ማለት ትንሽ ብጨምር ምን ያህል ይኖራል?
compact አለን ሁለት ሺህ ስድስት የሆኑ compact ሁለት ሺህ አስር የሆኑ አሉ
okay ሰባት እነሱ ወደ አንድ- አንድ ነጥብ ሰባት አንድ ነጥብ ስድስት ይሄዳሉ።
አዎ ከባንክ ጋር እናያይዝሎታለን okay እንጂ በአንድ ሚሊዮን የለሽም።
በአንድ ሚሊዮን አውቶማቲክ አይደል ያሉ አዎ አውቶማቲክ አዎ በእንደዛ የለም መቤት okay እሺ አመሰግናለሁ በጣም ስንት ነው ደውሎ compact ግን compact አለኝ እኮ ግን እሱን መሸጥ ስላልፈለኩ ነበረ
compact ሁለት ሺህ ስድስት compact አለ ሁለት ሺህ ሰባት አለኝ ሁለት ሺህ ሰባት compact መሲኔ እ እኮ እሱ- እሱ እንዲሸጡት ነው ወይስ
እኔማ መሸጥ አልፈለኩም ነበር ግን በአንድ ሚሊዮን ብር ካጣሁኝ መኪና ግድ ወደ መሸጥ መሸጥ አይቀር መሸጥ አይቀርም
አ እሱ ላይ ወይ ጨምረው ቀይረው ይወስዳሉ ወይ okay እሺ ኒሻን ኒሳን Qashqai አለሽ እሱን ምናልባት ቀይሬ መውሰድ Qashqai የምችል አለን Qashqai ሁለት ሺህ አስራ ሰባት አለን ስንት ነው የሚ- እሱ የሚባለው ሶስት የሚያልቅለት ነጥብ ሁለት በካሽ እ እ ሶስት ነጥብ ሁለት ነው ድርድር ግን ይኖረናል በአካል ሲመጡ ሁ- ድርድር ይኖረዋል እስከ ሁለት ከ እስከ ሁለት ያልቃል አያልቅም okay አያልቅም እንደሱ ሶስት ነጥብ ሁለት ነው እስከ ሁለት አያልቅም ማ ነው እስከ ሁለት ማለቴ እኮ እ፣ ሶስት ነጥብ ሁለት ነው ያልሽኝ አይደል አዎ ሶስት ነጥብ ሁለት ማለቴ ሶስት ያልቃሉ ወይ ለማለት ነው ይቅርታ ሁለቱን ታነሺዋለሽ ወይ
አ እንደዛ ሲሆን ድርድር ይኖረናል ድርድር ይኖራል በቃ አዎ ይምጡና ስመጣ ባንክ okay አዎ፣ ሁለት ሺህ መስቀል አስራ ፍላወር- ስንት አልሽኝ አስራ ሰባት አስራ ስምንት አዎ አስራ ሰባት ሁለት ሺህ አስራ ስም- አስራ ሰባት እሺ ከዛ በታች የለሽም
ከዛ በ- ከዛ በታች ምን ሁለት ሺህ አስራ ምን- አምስት ምናምን Qashqai ሆኖ ሁለት ሺህ አስራ አምስት ምናምን ያው ሞዴሉ እንትን ባለ ቁጥር ብሩ ይጨምር የለ አዎ እ- እሱ የለንም የላችሁ? okay እሺ፣ ማ ሴቭሮሌት አመሰግናለሁ በጣም ከፈለገ ሴቭሮሌት አለን።
እ እ ሴቭሮሌት አዎ ያልተለጠፈ አዲስ አለን ሴቭሮሌት።
okay በቃ እሺ፣ አመሰግናለሁ ማየ thank you በቀላሉ መንት መስቀል ፍላወር ነው ያላችሁ አይደል? አንደኛው branch አዎ መስቀል ፍላወርና ካሰር እንገኛለን።
በቃ thank you እሺ ማለት